Hello. ሄሎ
ሄሎ
እንዴት ሆነ?
Hello፣ ጤና ይስጥልኝ።
ሰላም ሆነ?
ሰማንያን ሰማንያ ስምንት ነው የደወሉት።
አዎ ምን ልርዳው?
እ- እንትን ይሄ አክሲዮን ትሸጣላችሁ አይደል?
አዎ አክሲዮን እንሸጣለን። ማስታወቂያ አይተው ነው?
ምንድን ነው ጠ- እንትን ቤኔፊሽሩ ስንት እንትን እየተ- ሚዲያ ላይ እየተላለፈ ነገር አምስት አዎ መቶ ብር ቲቪ ላይ ነው ሬዲዮ ላይ ነው ያዩት ኢንፎርሜሽኑን።
ቲቪ ላይ ነው።
ቲቪ ላይ OK። አዲስ አዎ።
አበባ ነው ያሉት።
አዎ OK። office መምጣት ይችላሉ information ለመውሰድ?
እ?
office ቢሮ መምጣት ይችላሉ information ለመውሰድ?
ባንኮች ይላል አይደል? ባንክ ላይ ይላል ባንክ ላይ ነው የሚለው አይደል?
አዎ ባንክ ላይ መግዛት ይቻላል። ግን already በደንብ እ።
information ኡን አውቀውት እዚህ ከሽያጭ ሰራተኞቻችን ጋር አውርተው እ።
ከዛ በኋላ ለመጨረስ ባንክ መሄድ ይችላሉ።
ምንድን ነው የት እንትን አካባቢ ነው እሱ- ያሉት? እርስዎ?
እኔ እዚህ እንትን ለቤተሰብ ሄሎ?
ቤተሰብ ግዛ ብሎ hello ቤተሰብ ግዛ ሄሎ?
ብሎ ነው እዚህ አቤት አቤት ሄሎ አሎ ይሰማኛል hello